ሄሎ ጤና ይስጥልኝ እናት
ሄሎ
ሄሎ አቤት ሰላም ጤና ይስጥልን ጤና ይስጥልኝ አይ እንትን ድንቅ ታሪክን ለማጋራት ነበር
ለመስጠት እሺ።
ቦታ ሰርግ ይደውሉታል
እሺ በሉ ልጁ ራሱ ስልክ እንትን ይበል ወይስ በእኔ ስልክ መመዝገብ ይችላል አይደል?
እ፣ ማን ነው ባለ ሌላ ሰው ነው ይኸው እስኪ አናግሪው ባለ ታሪኩን
እሺ እሺ። እና
ሰላም ጤና ይስጥልን
እግዚአብሔር ይመስገን እንዴት ነው?
እግዚአብሔር ይመስገን እሺ ያን ሰው ህይወት ላይ ለመቅረብ ነው የፈለጉት አዎ አዎ።
እሺ ለመግባትና አዘጋጁ ይደውልሉታል
ምን ስልክ
ስም አለበል ስሞትን ታምራ- ታምራት ንጉሱ
እሺ ስልክ ቁጥሮትን ይንገሩ የኔ
አዎ ዜሮ ዘጠኝ
እሺ ሀያ ሁለት ሀያ ሁለት
ሰባ አራት
ሰባ አራት ስልሳ ሰባት ስልሳ ሰባት ሀያ ስድስት
ሀያ ስድስት እሺ የት አካባቢ ነው አድራሻዎት ቀጨኔ ጉለሌ
እሺ እናመሰግናለን ጉለሌ ቀጨኔ ይደውልሉታል ጥሩ እሺ እሺ እንደውልለን መልካም
ሻሚ ለሁላችን